ሄሎ ጤና ይስጥልን Best Bet
እንትን ቲኬት ቆርጬ ነበር።
እሺ
በቃ አሸንፌያለሁ። ብሩን check አድርጊ።
እሺ cashier code
cashier code አዎ cashier code ንገረኝ ቲኬት ላይ ያለውን እ እ ሄሎ
አስራ አንድ
እሺ
ሰላሳ አራት
አስራ አንድ ሰላሳ አራት
አዎ እሺ ሰባ አምስት እህ
ሀያ ስድስት እሺ አንዴ ጠብቀኝ የመቼ ትኬት ነው?
የዛሬ ነዋ።
እሺ አምስት ሰዓት አንድ ጨዋታ አለ የባርሴሎና
እሺ እኮ እሱ አላለቀማ
አብረን ነው የሚገባው ገንዘቡ።
እም እም እም አዎ ሙሉ ጨዋታ ሲያልቅ ነው ብሩ ይገባል። ከጋ እሱ ይሄ ጨዋታ ካለፈልክ አንድ ሺ ሰባት መቶ ሰላሳ ሶስት ብር ይገባልሃል ማለት ነው። ይሄ ጨዋታ አምስት ሰዓት ነው የሚጀምረው። አምስት ሰዓት ላይ ጠብቅ እሺ።
እሺ እሺ መልካም ምሽት።